የኢትዮጵያ ብልዶ
ትናንት እንትን አስመዝግቤ ነበረ። እባክሽ ስራ ፈትቼ ነው ያለሁት። ድራፍት ማሽን ተበላሽቶብኝ።
እሺ፣ በዚህ ስልክ ቁጥር ላይ ያስመዘገቡት?
አዎ አዎ።
እሺ፣ ሌሎች መስመር ላይ ጠብቁኝ። አጋስ ባርና ሬስቶራንት ነው ደመያች? አጋስ ባርና ሬስቶራንት ምንድን ነው የሚባለው ስሙ ቤቶ?
አጋት ነው ወይ አትርፎ?
እሺ አጋት ወይም አትርፎ ያጡሻል።
እሺ ደመያች ተላልፎላቸዋል። ጥገና ክፍል ምናልባት ትላንት ወረፋ ሆኖባቸው ነው ያመጡት። አሉታል ከትናንት ወዳ ነው የተበላሸብኝ። ከትናንት ወዳም አልሰራሁም፣ ማታም አልሰራሁም።
ችግር እኔ ደግሜ እነግራቸዋለሁ አስቸኳይ መፍትሄ እንዲያገኙ። ሌላም ለዳውት ነገር አለ ደመያች?
ይኸው እንግዲህ ዋናው ነገር ህዝብ እሺ ደመያችን አስተላልፍልዎታለሁ። እኔም በአስቸኳይ ጥገና እንዲያገኙ አስተላልፍልዎታለሁ ለጥገና ክፍል። እሺ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብ አስተያየት